በስልክ ዲቦራ ነኝ። እባክህ ልርዳው።
ክብሮም ጋር አሁን ደውዬላ ነበር ከድሬዳዋ ክብሮም ጋር እሺ ጄ ቴሌግራም ቴሌግራም ላይ ልትሄድስ አልገባኝም። እና ምንድን ነው የክብሮም የሆነባት?
እ አልገባኝም ማለት ቻልሽ? አንዴ ጠብቂኝማ አንዴ እ እኮ ልካለች እንግዲህ
ምን አልገባኝም።
ልካለች ቴሌግራም ላይ
አሁን ማለት አልገባኝም አልገባኝም።
ምን በሚል ስም ነበር የላክሽው?
የላክሽው እ ቴሌግራም ላይ ሲሞን።
ስምሽ ፊልማ ሲሊሞን ሲሊሞን በሚል
አይተሽዋል እንዴ ጄሪ ጄ አይተሽዋል እንዴ እኔ እስከ አትሽ እኮ አልመጣልኝም። እሺ
ሻለች አሁን
እሺ ይኸውልሽ ይሄን አይደለም እሺ የምትልኪልንማ ሌላ ሄሎ ይሰማሻል? ይኸውልሽ ያ እንድትልኪልን የፈለግነው ይሄን ሳይሆን AnyDesk የሚል application የለም desktop ሽ ላይ እ?
AnyDesk የሚል application የለም
ኤልዲስ AnyDesk
እስቲ ቆይ ሊያ ቆይ እስ- ልላክልሽ ምን አይነት እንደሆነ እዛው ቴሌግራም ላይ ልላክልሽ አይችላል እንትን እላለሁ።
እሺ
Thank you.